hello
አቤት ሰላም ጤና ይስጥልኝ
እም፣ አለን አለን።
አለን ምን ልርዳዎት
የተለውን አገልግሎት ለመጠቀም ፈልጌው ስለዛ አ፣ ቃሉን ለማግኘት ነው።
እሺ እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ እ፣ አንድ ቁጥር ላይ ይመዘገባሉ ሶስት ቁጥር ላይ ለመጫወት የሚል አለ ጥያቄና መልስ የድል ጨዋታ አለ መርጠው መጫወት ይችላሉ
እሺ እሺ